ሄሎ ሰላም
ሄሎ፣ እንዴት ነሽ?
ሄሎ ሰላም፣ እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እኔ የምልሽ እሺ።
የእንትናችሁ ላይ ማለት ነው እ፣ የሚጨምራል አይደለ? wallet ላይ አዎ አንድ plate ማለት ነው።
አዎ፣ አዲስ ሰው ባስገቡት።
አዎ፣ ብዙ ጊዜ እ፣ እየገዛሁበት ነበረኝ ዘጠና አምስት ምናምን ገዝቼ ነበር። ከዛ በኋላ ግን ብዙ ጊዜ create አደርጋለሁ ምንም ጨምሮልኝ አያውቅም። notification information ስላለች አይደል pop up የምታደርገው አዎ pop up ሁለት ጨመረልሽ ምናምን ትላለች። እንትኑ ላይ ግን account አይ- ላይ ግን አያሳይም?
አይታይም።
እስኪ screenshot አድርገው ይላኩልን በቴሌግራም አዎ፣ እሺ።
ስልክ ቁጥር ልስጥ?
በምን ላይ? እሺ
ዜሮ ዘጠኝ
ዘጠኝ አርባ አራት እም፣ አስራ አንድ እም፣ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት አዎ በዚህ ይላኩልንና እስኪ የሚስተካከሉ እናስተካክለዋለን። እሺ እናመሰግናለን።